ጤና ይስጥልኝ ድር ገበያ ሰላም ነው?
ሰላም ቴሌቪዥን ላይ የተመለከቱትን የእቃ ኮድ ወይም ማዘዝ የሚፈልግ ይሄ ሙሉ ልብስ ምንድን ነው ወንድም ያለው ዋጋው ምናምን? እ? ሄሎ ሄሎ
ሄሎ
አይሰማም?
ይሰማል የ- ማዘዝ የሚፈልጉትን የእቃ ኮድ ይንገሩ ሙሉ ልብስ- ያውቁትን ሙሉ ሙሉ ልብስ ዋጋውን ለማወቅ ፈልጌ ነው።
ኮድ በቴሌቪዥን የተመለከቱትን እዛው ላይ ዋጋ እና ኮድ አለ ኮዱን ይንገሩኝ
okay፣ እሱን አልያዝኩትማ።
እሺ ሲይዙት መልሰው ይደውሉልን መልካም ቀን እሺ